ጤና ይስጥልኝ። በአቢ specialty ክሊኒክ ቦሌ ሚካኤል branch ነው? እሺ ከአሪፍ ፔ ነው እየደወልኩ ያለሁት። በ POS ማሽናችን ዙሪያ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር።
ምንም ነገር የለም። እየመጣች ልጅቷን check ስለምታረገው okay።
ምንም የለም።
እሺ ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው እኛን ማሳወቅ ይችላሉ። ጥቃት ቀን